ጤና ይስጥልኝ። አሪፍ ነኝ። ማለት የማክሮን እርዳዎት
ጤና ይስጥልኝ።
ይወስዳል ሰላም
ቴሌግራም ላይ እንትን ላክልኝ ላክልኝ ነበረ statement
እሺ
እና ልኬልሻለሁ፣ ግን የሁሉም transaction ሳይሆን የሰጡኝን ላኩልሽ እና በመሀል በመሀል የጎደል አለ። እሱን ነገ ነገ ምናምን ልክልሻለሁ። ትናንትና የላኩልሽ አላየሽውም።
ማን በሚል ስም ነው የላኩልን ደንበኛችን?
እዮብ
እሺ የቴሌግራም ስም የሚሉትም እዮብ ነው። ቴሌግራም ላይም
አ፣ እዮባ በሚል ስም ነው ያሉት አይደል?
አ፣ እሺ አ።
እሺ ደንበኛችን የላኳቸውን ደርሰውናል።
አ፣ የቀራለን ያሉኝ የቀረ አለ ይኸው እዛ ሶስት መቶ ሶስት መቶ ምናምን ብር የላኩልሽ ያከበብኩበት ያከበብኩበት እህ፣
በዛ ቀን ያለውን ነው። just ሰዓቱን ስለማላውቀው ያለውን የላኩልሽ በዛ ቀን እንትን ያለውን እህ።
የቀረ አንድ አምስት አለ። እሱን ልክልሻለሁ።
እሺ ደንበኛችን አስገድዳኝ ማለት ነው።
እሺ እስከዛ ይሄንን እናስተላልፍልዎታለን። የሚሰጡን አዲስ ምላሽ ደውለን እናሳውቅዎታለን።
እሺ፣ እሺ፣ እሺ መልካም ምሽት።
እሺ፣ መልካም